ትምህርት ቤት ቃል ኪዳን ነው የሚረዳው።
ማታ ብር deposit አድርጌ እሺ፣ አልገባልክም?
አልገባልኝም። አየር ላይ ቀረ። ብሩ ደግሞ ባንክ ላይ ተቆርጧል።
እሺ፣ deposit message ኡን ቴሌግራም ላይ ላኩልን።
ቴሌግራም ላይ ላክ።
አዎ፣ በዜሮ ዘጠኝ ዜሮ ሶስት
CBE ብር ላይ የቆረጠው ነው የምልክልሽ።
deposit message ኡ አለ አይደለ? deposit ሲያደርጉ አዎ።
ከባንኩ የተላከሎት message አለ አይደል?
አዎ፣ እሱም message ለእኛ ይላኩልን ቴሌግራም ላይ
እሺ። ስልኩን ንገሪኝ። እሺ፣ ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት እሺ።
እሺ፣ መልካም ቀን